ጋዱ ወይ እንዴት ነሽ?
ሰላም ነው ደህና ነሽ?
አለሁ የት ሆነሽ ነው?
እ የት ሆንሽ?
እዛ የት ሄድሽ?
ጠርተውኝ ነው ቁልፍ ልሰጥ ሂጄ
ነው እንዴ?
አዎ አሁን ነው የወጣሁት እሺ ልምጣ
በቃሽ፣ ጨርሽኝ እና እሺ።
መልሰን ትሰሪሽ።